ጤና ይስጥልኝ ቅድስት ነኝ አቤት hello ቅድስት ሴት አለች?
ሴት አለች ነ እስኪ ስልኳን አጠፋችው
ልጅ ነህ እ ማነህ ተስጌ ተመስገን ተመስገን ምንድን ነው የተመ በቃ ይኸውልህ አልመለስኩላት እ
አልመለስኩላት ቃል አልመለስኩላት መልሳት ትደውላለች አንድ ሁለት ደቂቃ ታገስሽ ተመስገን እንትን ስልክ ያጠፋች አሁንማ አውቃ ነው ያጠፋች ጠፋሽ ይቀበረ ከስተመር አይሰራም ብል ኧረ ስልኳን
ከስተመር አይሰራም ብለህ ነው ነገርካት አይሰራም እሱ አስር ደቂቃ ለፈው ኦንታይም ምን አለኝ አስር ደቂቃ ለፈው ኦንታይም አሉ
አስር ደቂቃ አለፈው አዎ
መልሱላት መልሱላትና ውልምች ብቻ አይ ቆይ ለባሌ ለደውል ያቸው